ጤና ይስጥልን።
ሄሎ
ጤና ይስጥልን። ማሪ ባባ ጤና ይስጥልኝ። እኔ ቆንጆ እ ምን ያሪስ ላጫወት?
ኮምፓክት ፈልጌ ነበር።
የአዲስ ኮምፓክት አለን።
እሺ በባንክ ሰባት መቶ ነው ያለኝ ነው።
እኮ የአዲስ ኮምፓክት ሁለት ሺህ ስድስት ስምንት አስር አስራ ሁለት አለን።
እኮ እኔ ያለኝ አቅሜ እ ሰባት በባንክ።
መቶ ነው። ሰባት መቶ ነው።
እንደዛ ከሆነ አይሆንም እንትን
እ አይሆንም። እንደዛ ዋጋ ያስጨምሮታል ከባንክ ስንት ነው?
እንደሚያንስ ከባንክ ግማሽ ሰባት መቶ ስምንት መቶ ታየዙ ይል
እኮ ሌሎች መኪኖችና የምናያይዘው
አሀ ስንት ነው በባንክ
አሁን ሁለት ሺህ ስድስቱ አስራ ሰባት ከሀምሳ ነው።